ሄሎ
ሄሎ ቤት
አቤት፣ ሰላም ነው?
ሰላም ጤና ይስጥልኝ
አብሮ ይስጥልን። ሁሉ ሰላም አለን።
እግዚአብሔር ይመስገን። የጫጩት ደንበኛችሁ ነበርኩ።
እህ
አዎ ተከስ ደርሶልኝ ነው። ምን አዲስ ነገር አለ እንዴ?
ምን አይነት ማለት
እኛ ይሄ የጫጩት አቀራረብ ከዚህ ቀድሞ በተለየ መልኩ ምናምን የሚል text message ደርሷል። በ message ውስጥ ነው ይሄን ይሄንንም ቁጥር ያገኘሁት።
እህ
አዎ ሚሊ ከድሮ ምንድነው?
የተለ- የተላከው message የተሻሻለው የድርጅታችን የሽያጭ ደንቦችና ሁኔታዎችን አ፣ በድረገጻችን ላይ ገብታችሁ መመልከት እንድትችሉ ነው። አ፣ እህ።
link ኡ ነው የተላከው በ message እሱ ስልክ አ፣ ወደ ጎግል ይመራል። ጎግል ላይ ገብተህ የድርጅቱን የሽያጭ አ፣ ደንቦቹን በደንብ መረዳት ትችላለህ። አንብበ
okay okay እሱን ለማስታ እሱን ነው አ
አይ እሱ ነዋ።
አዎ link ኡን ትጨ- ስትጭን- እ፣ ስትጫን እ፣ ወደ ጉግል እም።
ይመራሃል። ጉግል ላይ ገብተህ በደንብ ስለ ድርጅቱ የሽያጭ ሁኔታ እንዲሁም ደግሞ ጫጭቶችን አዘህ በስንት ጊዜ ውስጥ እንደሚደርሱ እ፣ እንደዚህ አይነት እ፣ መረጃዎችን ገብተህ ማንበብ እንደም- እ፣ ትችላለህ።
okay እሺ እሺ እ፣ መልካም እሺ።
እሺ አመሰግናለሁ።